ይኸው ጤና ይስጥልን Best Bet
ሰላም ነው እንዴ?
አለን።
ቅድም ደውዬ ነበር እና እሺ
ያው ብር ማታ ላ- ላዘዋውር ብዬ ወደ ባንክ ቤት ከዛ በኋላ ብላኝ ቅድም የሆነ ስልክ ሰጥ ነበረ እሺ
እና ያ ስልክ አነሳ
የቻፓ ነው የሰባ ነው በምትርከው
እግሮኝ ስደውልለት አነሳ እኮ የቻፓ ነበረ። በ- ስንት ነው ስልኩ ንገረኝ። የተሰጠ ስልክ ሄሎ፣ አይ፣ ዜሮ ዘጠኝ ስልሳ
ኦኬ የቻፓ ማለት ነው።
ስልሳ ሰባት አይ በቃ ወኩ የቻፓ ነው የተሰጠ አይደለ? ፕሮሰሲንግ ላይ ሆኖ ነው።
አዎ
ኦኬ
ምን ይሻል
ቀሽ የቻ እንትን ስጠኝና
እም፣ ስልክን ስጠኝ። ስጠኝ ሀያ አያ
ሁለት አስራ ሶስት አስራ ሁለት
ሁለት አስራ ሶስት እሺ
ዘጠኝ
አስራ ሁለት አስራ ሶስት
ዜሮ ዘጠኝ ሀያ ስልሳ ሁለት አስራ ሶስት አስራ ዘጠኝ
ስልሳ ሁለት አስራ ሶስት
አስራ ዘጠኝ
ትናንት ነበረ አባ
ማታ ማታ
ማታ እኮ ትናንት ማታ አይደል?
አዎ፣
ስንት ነበረ?
አስራ አምስት ሺህ ብር አስር ሺህ እና አምስት ሺህ አይደል?
አስራ አምስት ሺህ አንድ አስር ሺህ እና አንድ አምስት ሺህ ብር ማለት ነው።
okay አይ በ- እንትን ነው በዓል- ዛሬ ያው መንገድ ምናምን ዝግ አይደለ በዓል ስለሆነ እም፣ ለዛ ነው ያላነሱልህ የሚሆን ስላልገቡ። እስቲ እኔ ይሄኛውን ላክላቸውና ልሞክርልህ እሺ፣
እሺ በል፣ እንጂ ወደ ከሰዓት ምናምን ሞክረው ይ- ያነሱልሃል እሺ።
እሺ እኔ ደግሞ ይሄኛውን ልላክላቸው ለቻፓ ግን ቴሌግራማችንን ታውቋለህ?
ያ የኛን ቴሌግራም ቁጥር እንትን ላክልኝ። ይሄ deposit text ምናምን ገብቶልሃል አይደል? withdraw ነው።
እንጃ አላየሁትም።
okay ይሄ withdraw ስለሆነ ነገሩ አይገባም። በቃ ችግር የለውም። እኔ እልክልሃለሁ።
እሺ